ሌላው ሌላው ተቋረጠ እያወራን እሺ አሁን ቴሌብሩን አስከፍተዋል አይደለ confirm ስላልተደረገልህ ነው ያልገባልክ እኛ ጋር confirmation ስለሚጠይቅ ለዛ ነው ያልገባልክ አሁን ይሄ ሀያ አንድ ሀምሳ ሰማንያ ስድስት ዘጠና የሚለው ቴሌብር እንትን ብለዋል active አስደርገዋል active ነው active አስደርግ አሁን confirm ባደርገው ይገባልሃል ወደዛ እርግጠኛ ነክ አዎ አሁን active አስደርጌው እሺ
እሺ በቃ confirm አድርጌዋለሁ ይገባልሃል እሺ እሺ ልጠብቅ አዎ ከትንሽ ደቂቃዎች በኋላ ይገባል። አዎ ወደ ቴሌ ይልቅ እንትን ላይ ስለቆየ transaction ኑ failed ብሏል። ወደ ቤስት ቤት account ተመልሷል ብሩ። ግን ድጋሚ ማዘዝ ትችላለህ። ወደ ቤስት ቤት account ተመልሷል። ድጋሚ ዘዛውና አዎ እዘዛውና ግን ሳንቲም ፔ የሚለውን ሳይሆን ቻፓ የሚለውን ተጠቀም እሺ።
አዎ ቻፓ ልጠቀም።
ቻፓ አሁን ወደ ወደ ቤት ተመልሶልኛል።
አዎ ተመልሶልሃል። መቶ ስልሳ መቶ ስልሳ ብር ነበረ ነበረው አሁን ሰባት ሺ ስምንት መቶ ስልሳ ከዘጠና ሳንቲም ነው ያለው። ቻፓን ተጠቅመህ ድጋሚ ወደ ቴሌብር withdraw አድርግ እና confirmation ስለሚያስፈልግን ደውልልን። እሺ
okay። አሁን መልሼ ልደውልላችሁ አደርገው። አዎ ያስፈልጋል።
ወደ አሁን ወደ ንግድ ባንክ ማድረግም እችላለሁ አይደል?
ወደ ፈለግከው ባንክ ማድረግ ትችላለህ። አሁን ግን ቴሌብርን እመክርሃለሁ እንዲፈጥንልህ።
እሺ እሺ እሺ። ስለዚህ መልሼ ልደውል በዚህ?
አዎ መልሰህ ደውልና ዲቦራን አገናኘኝ በላቸው። confirm አድርግልሃለሁ።
እሺ እሺ። thank you።
እሺ አመሰግናለሁ። እኔ መልካም ቀን ይሁንልህ።
Sure.